hello ጤና ይስጥልኝ ከአሪፍ ፔ ነው የምንደውልልዎት ማለት ይባላለሁ ከየት አሪፍ ፔ የት አሪፍ ፔ okay እ፣ ትናንት በዚህ ቁጥር ደውለውልን ነበር እና አዎ ደውዬ ነበረ ግን በቃ solve ሆኗል deposit አድርጌ እህ፣ ለዛ ነበረ እነሱ እዛ contact customer contact ኪ- እንትን ብር ላይ ምንድን ነው ኪዊክ ብር ላይ deposit አድርጌ አልገባልኝም ነበር ከዛ በዛ ነበር እሺ ደንበኛችን እንደተስተካከለልዎት ለመጠየቅ ነበር የደወልን አመሰግናለሁ እሺ እሺ መልካም እሺ thank you